hello አቤት እግዚአብሔር ይመስገን ስልኩ በጣም ርቆ ስለሚሰማ ነው ስልክ ሞባይል አለሽ አንቺ ዜሮ ዘጠኝ አስራ አንድ አስራ ሰባት ሀምሳ ሰባት አምስት ሰባት እሺ ዜሮ ሶስት አርባ ሁለት ዜሮ ዘጠኝ አስራ አንድ ሀምሳ ሰባት ዜሮ ሶስት አርባ ሁለት ይኸው ዝጊያውን ልደውልልሽ